hello
ቤተሰቤ ሰላም ነው?
ሰላም ጤና ይስጥልኝ ቤተሰቤ።
ደህና ነሽ?
አለን ምን ነበር?
አንድ ጨዋታ ኤፍሱ ገብቶብኝ አልተመለሰልኝ። ምር ነው
ቦነስ ነው? odd ስንት ነው? odd ኡ ስንት እ?
ነው? odd ያገኘው
እሑዱ እ total odd ኡ ስንት ነው?
ሁለት መቶ ምናምን መሰለኝ።
እሺ ticket ID ውን ቴሌግራም ላይ ላክልኝ።
ቴሌግራም ላይ
አዎ ቲኬት አይዲውን እንደልክ
እልክልሻለሁ።
እሺ